ጤና ይስጥልኝ አሪፍ ነኝ ማለቴ እባክዎ ምን ልርዳዎት?
አሁን አንድ ሺህ ብር ከጃምቦ ቤት ልኬ ያልኩሽ ነኝ።
እሺ ደንበኛችን አሁን የድሮ እንትን የሚለውን ቁጥሩን ልንገርሽ። screenshot ማድረግ አልቻልኩም።
እ ቁጥሩን ሳይሆን ወይ ፎቶ አንስተው ሊልኩልን ይችላሉ።
አሁን የድሮ account ቁጥር አላቸው የእናንተ ቁጥር፣ ከዛ የእኔ ብር ገብተዋል ይላል እዛ ጋር እህ
እ ቀሪ ሶስት መቶ ምናምን ብር ደግሞ ጃምቦ ቤት ላይ እንዳለ ቦታውን አግኝቼዋለሁ።
እሺ አሁን ያንን ቁጥር ብነግርሽ ልታገኝ ትችያለሽ።
አይ በቁጥሩ አይሆንም እ እንዳልኩት ወይ ፎቶ ወይ screenshot ያስፈልገናል። እ መስመር ላይ ያለው
አሰራራችሁ ግን በጣም ግራ የሚያጋባ ነው። ሰው መንገላታት ነው ያዛችሁ፣ በገንዘባችን መንገላታት።
እሺ ያሉትን ቅሬታ እኛ ኧረ እናስተላልፋለን።
በጣም ነው ያስጠላው።
ያው የሌሎቹም እንደዚህ ያደረገ